ጤና ይስጥልኝ።
ሰላም ጤና ይስጥልኝ እናቴ።
ሰላም
CT scan angiogra ምን ነበር ዶክተር? ይሄ ምንድን ነው?
CT scan angio CT scan angiography
አለ angiography ነው? angiography ነው angiography ነው። አዎ።
አለን አለን።
okay እሺ እ እና በማንኛውም ሰዓት ነው አለ ያላችሁ?
አዎ ሀያ አራት ሰዓት ነው ያለን።
እሺ የትኛው ጋር ያለው ቦሌ?
አዎ
እሺ ስንት ነው ዋጋ ማወቅ ይችላል?
እ፣ መልሼ ልደውልዎት ይቅርታ።
እሺ